ሰላም ጤና ይስጥልን ቤቱ ቤት ሄሎ
የስ ጤና ይስጥልን ቤቱ ቤት
እንትና deposit አድርጉት እኮ ቤት ቤት ላይ deposit አድርገ ነው።
አዎ።
እሺ ከዛ ብሩ አልገባም account ላይ
deposit ያደረክበት message ቴሌግራም ላይ ላክልና
ምን?
ያው deposit message ኡን መጀመሪያ ቴሌግራም ላይ ላክልን። እሺ እሺ ከዛው ነው እንትን ለቻፖች እናሳውቅላለን።
እሺ እሺ ቁጥራችንን ታውቋለህ? የቴሌግራም
አዎ አዎ
እሺ በቃ እዛ ላይ deposit message ኡን የቤስት ቤት ቁጥርህንና የሲቢኢ ብር ቁጥርህን አንድ ላይ ላክልን። እሺ እሺ እሺ